hello
ሰላም ጤና ይስጥልኝ። ተድላ አምቡላንስ መታዘዝ
አቤት ነው።
እሺ፣ ምን ልታዘዝ? እ፣ ተድላ አምቡላንስ
የሆነ ሲም ካርድ ጠፍቶብኝ ምን ያልከኝ?
የሆነ ሲም ካርድ ጠፍቶብኝ
እ፣ ድገምልኝ፣ አይሰማም።
የሆነ SIM card ጠፍቶብኝ ነው።
okay። አይ የ SIM card ሳይሆን የአምቡላንስ ነው። ይቅርታ፣ እህ፣ አምቡላንስ ነው። ይቅርታ፣ ይሄኛው
አይሰማም።
አምቡላንስ ነው ይሄኛው